hello ሰላም ነው?
ጤና ሰላም ነው?
እሺ እንዴት ነው?
አለን withdraw አሁን ሀምሳ ሺህ ምናምን ከትንሽ ከደቂቃዎች በፊት እሺ approve እንዲደረግ
ተደርጎልህ ነበር ነው እንዲደረግልህ ነው?
አይ አልተደረገም። እንዲደረግ ስልክ ንገረኝ። ዜሮ ዘጠኝ
ሀያ ሁለት ሀያ ሁለት
ሰማንያ ሶስት እሺ
ስልሳ ዘጠኝ እሺ
ሀያ
ስንት ብር ነው?
ሀምሳ
እሺ ገብቶላል። እሺ ወንድሜ
እሺ እሺ መልካም ምሽት።